አቤት ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪ
መልስ ተመለስ ነበር። ጥያቄ ዝርዝሩ አልተላከልኝ ነው።
ጥያቄና መልሱ በስልኮት ስልኮት ላይ ነው።
እሺ።
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉና
ኮከብ ዘጠኝ ሰማንያ አምስት ነው።
አዎ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ። ሶስት እሺ።
ቁጥር ላይ ለመጫወትን ሲጫኑ ይመጣሉታል። ጥያቄና መልስ ድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት።
እሺ እሺ።
እሺ